አብሮሽ አብሮሽ ጥለን withdraw confirm አታደርግልኝም አንዴ ይቅርታ በሚገባ ኧረ ችግር የለም በዚህ ስልክ ነው አዎ በዚህኛው ስልክ ስንት ብር ነው ሀያ ሺህ እሺ አንድ ደቂቃ Hello ወደ ቴሌብር account ሰላሳ ሰባት ሀያ ሰማንያ ሀያ ስድስት አዎ ልክ ነው ልክ ነው በትክክል ያው confirm ብዬዋለሁ ቴሌብር account ላይ ገብቶሎታል እሺ አመሰግናለሁ ስለደወሉ እናመሰግናለን መልካም ቀን ለሁላችን እሺ እናቴ አሜን እሺ